ጤና ይስጥልን ቤት ረዴት ነኝ የምንረዳው ሄሎ ሄሎ
ሄሎ ወይሞ ሰላም ነው ሰላም ነው አለን አለ ንብረት ካዳማ እሺ ንብረት እንትን እየለቀቀ አይደለም በእናትሽ እስካን እየለቀቀልን አይደለም ብር እየጎደለባቸው ነው
የምን
የተበላ ትኬት scan ሲያደርጉ እ ጨዋታ አይለቅም እነሱ ደግሞ አለው ይሉና ያ ቀጣይ ጨዋታ ያስይዛሉ ከዛ ሲታይ scan ሲደረግ ቆይቶ ሲለቅ እ ከቆረጡት ብር ጋር እኩል አይሆንም እና እየጎደለባቸው ነው የት shop ነው እ ገንዳራ ንብረት አዳማ ንብረት አዳማ ገንዳራ
እሺ እስቲ አን- አንድ ትኬት ላክልኝ
አንድ ትኬት አዎ እሺ እሺ